યોની መለሱ હતી
ሄሎ ሄሎ
አቤት ተመሻሽ እግዚአብሔር ይመስገን እሺ እ ምንድን ነበር የጻፍሽልኝ ባኮፊሱ ምንድን ነው የሚልሽ ልክ
ባኮፊሱ- አይደለም የሚል እ ባኮፊሱ ጭራሽ አልሰራልኝ እ እስሩ ላይ ግን ደግሞ የሚለኝ እልክልሻለሁ ፎቶ አንስቼ ሶስት ሺ ስምንት መቶ ብር ነው የሚል ያለኝ ያለው
ምኑን
የስፖርት ዲፖዚትም የተሰራውን ነው የሚለኝ ኦኬ ዛሬ የተሰራውን አዎ ዛሬ አሁን የተሰራውን ባኮፊሱ እሺ።
ጭራሽ አልከፈለኝ
እሺ የባኮፊሱን እ ፎቶ አንስተሽ ላኪልኝ ቴሌግራም ላይ የባኮፊሱ ነው ወይስ ዲስፕሌውን አንስቼ ፎቶ ለሰሽ አዎ፣ ዲፖዚት የሚያመጣልሽ የተሰራ ብሎ ያለው እሺ አሁን የሚያመጣልሽ።
ይከልሻለሽ እሺ እሺ እሺ